Hello. Hello.
አቤት
ሰላም ጤና ይስጥልን። ቴሌቪዥን
አብሎ ጥልኝ
ሄሎ።
አቤት አቤት ሙሉ ልጠይቅዎት ነበር። ይህንን አስራ አንድ ካርድ ምናምን መጥቶኛል። ትኬት ባቤት ምን አለ?
ትኬት መጥቶላል ምናምን ብሎ ነገር መጣል አዎ የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባለታል። በሚገባለት ትኬት game ኦች የሚጫወቱ እድሎትን ይሞክሩ።
አዎ ለዛ ነው እኔ ጥያቄ ያቀረብኩት።
ኮከብ ዘጠ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ቁጥር ላይ ቋንቋ ይምረጡ። መጀመሪያ ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ መርጠው መጫወት ይችላሉ። ጥያቄና መልስ በ coin ነው ባለው አዎ፣ እሺ፣ ባለው ትኬት game ኦችን ይጫወቱ፣ እድሎትን ይሞክሩ። ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል። እሺ፣ መልካም እድል።
እናመሰግናለን።
እሺ፣ ምንም አይደለም።